ሃሌሉያ ክብር ለስሙ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እሱ የእግዚአብሔር ልጅ ጌታ ነው። ሃሌሉያ ኢየሱስ ጌታ ነው። ይሄን ልናውጅ ተጠርተናል። ይሄንን ልንነግር፣ ይሄንን ለሚሰማ ሁሉ ልንነግር ኢየሱስ ክርስቶስ ጌታ እንደሆነ ሃሌሉያ። እልልታ ጭብጨባ፣ እንደገና ሃሌሉያ። ሃሌሉያ ሃሌሉያ።
የሚያስጨንቀኝን በእሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንድ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው። ሃሌሉያ የሚያስጨንቀኝን በእሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው። ሃሌሉያ ሃሌሉያ ማነው ተጨንቆ ሽቅብ ያደገ የራሱን ጸጉር ነጭ ያደረገ? ዛሬ በሆነው ነፍስ ያመስገኘው ነገን አላውቅም ነገ የቱን የዘላለሙ ጌታ ለዘላለም ያዳነኝ በዚህም በምድር ላይ ያውቃል እንዲያኖር ሃሌሉያ የሚያስጨንቀኝን በእሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው። ሃሌሉያ እልልታ ለእግዚአብሔር ሃሌሉያ ሃሌሉያ ምግብን ከሰጠ ለሰማይ ወፎች አምላክ ካሰበ ለምድር አበቦች ለሰራኝማ ፈጥሮ ባምሳሉ ታምራት አለው ለቆም በቃሉ ሐሳቤን በሱ ጥዬ እምነቴን ላጠንክረው በኢየሱስ በጌታዬ ልቤን ላሳርፍ የሚያስጨንቀኝን በእሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው። ሃሌሉያ እሱ ስለኔ ያስባል ያለ በጌታው ታምኖ ሸክሙን የጣለ ማይነቃነቅ መሰረት ያለው የጊዜ ወጀብ ያላናወጠቦ ተመስገን ንገስ ይላል በኢየሱስ ልቡ ያረፈ ሁልጊዜ በአምላኩ ላይ እየ ሃሌሉያ እሱ ስለኔ ያስባል ያለ በጌታው ታምኖ ሸክሙን የታለ
ማይነቃነቅ መሰረት ያለው የጊዜ ወጀብ ያላናወ ሃሌሉያ
ተመስገን ንገስ ይላል በኢየሱስ ልብ ያረፈ ሁልጊዜ በአምላኩ ላይ እየቀደ እሱ ስለኔ ሃሌሉያ እሱ ስለኔ ያስባል ያለ በጌታው ታምኖ ሸክሙን የታለ
ማይነቃነቅ መሰረት ያለው የጊዜ ወጀብ ያላናወጠው ተመስገን ንገስ ይላል በኢየሱስ ልብ ያረፈ ሁልጊዜ በአምላኮ ላይ የተደገፈ
ሁልጊዜ በጌታው ላይ
የተደገፈ
ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ምን አድርጉት? ጣሉት። እሱ ስለ እኔ ያስባል ያለ በጌታው ታምኖ ሸክሙን የጣለ የማይነቃነቅ መሰረት ያለው የጊዜው ወጀብ ያላናወጠ ሃሌሉያ ምን ይላል? ተመስገን ይላል። ሃሌሉያ እልልታ ይሰጣል ለእግዚአብሔር። ክብር ለስሙ ይሁን። ኢየሱስ ጌታ ነው።